ጤና ይስጥልኝ አርፌ የደነኝ በኩል ምንድርዳው
አብሮ ይስጥልን። አይ ትላንትና ወደ አይስቴ ማለት ነው እሺ ወደ ሀበሻ እንትን ለማድረግ ወደ ልኬ ነበር ሰማንያ ብር ከአካውንት እሺ ከዛ በምዳ ላይ ዲፖዚት አድርገው ነበር አልገባም አዎ
እሺ እ- አስመዝግበው ነበር እኛ ጋር ደውለው ደመያች አይ አሁን ነው የደወልኩት።
እሺ ትላንት ነው አይደል ያለኝ አዎ ትላንት
ስሞትም አለበል ደመያች በላይ አባይ በላይ አባይ ነው
አባይ ነው ስልክ ቁጥር በዚህ ነው የሚጠቀሙት ቴሌብር ላይ አዎ አዎ
ሰላሳ ሁለት መጨረሻው አዎ
እሺ ደመያችን ስንት ብር ነው
ሰማንያ ብር
ሰማንያ ብር አዎ
ከቴሌ ብሮት ነው አይደል አዎ ከቴ
እሺ text message ገብቶለታል ከቴሌ ብር መቆረጡን የሚያሳይ አዎ እሺ እሱን screenshot አድርገው በምነግረው ስልክ ቁጥር በቴሌግራም ይላኩልን
okay እሺ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት
እ ዘጠና ሁለት ዘጠና ሶስት አይደለም አስራ ሶስት ደንበኛችን እሺ
ዜሮ አንድ ሀምሳ አምስት
ዜሮ አንድ ሀምሳ ስድስት ሀምሳ አምስት
እሺ ዜሮ አንድ ሀምሳ
ልድገምለው ደንበኛችን
እሺ ዜሮ ዘጠኝ እ፣ ዘጠና ዜሮ ሁለት አስራ ዜሮ አንድ ሀምሳ አምስት አስራ ሶስት ዜሮ አንድ ሀምሳ አምስት ልክ ኖት
እና በዚህ ቴሌግራም ላይ እንመልክላችሁ።
በቴሌግራም ይላኩልንና ስሞትና ስልኮትን ከስር ይጻፉበት
ኦኬ እሺ ደንበኛችን ሌላ ምረዳት ነገር አለ የለም ስለ ደወሉ እናመሰግናለን አገልግሎት ላይ ያሉትን ሀሳብ ስታይ ከሚሰሙት ድምጽ በኋላ ያስቀምጡ መልካም ቀን okay ነው